hello ጤና ይስጥልኝ።
አውሬ ስትልን ቢጂአይ ኢትዮጵያ ነው የምደውልልዎት።
እሺ ፋሲል ግሮሰሪ ኖት።
በትክክል
አዲስ የቢጂአይ የሚላ ቁጥር text ልከን ነበር፣ ደርሶታል?
መች ላካችሁት?
በዚህ ሰሞን ልከን ነበር ደንበኛችን።
ይቻላል ምናልባት ካልደረሱት አሁን ልንገሮት ነው የያዙት።
እሺ ቀጥል። እሺ
አርባ
አርባ ዘጠኝ
ስልሳ ስምንት
ስልሳ ስምንት
ዜሮ ስድስት
ዜሮ ስድስት አርባ ሰባት
አርባ ሰባት አዎ ይሄ የአዲሱ የቢጃይ መለያ ቁጥሮት ነው የራሱት ይህ መለያ ቁጥር
የደንበኝነት የመለያ ቁጥር ኖት ነው።
okay። እሺ አመሰግናለሁ።
እሺ